ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
Grace Fashion አዎ ከ WePlus Solution ነበር መደወልላችሁ።
እሺ ባለፈው አፕሊኬሽናችን ላይ ተመዝግባችሁ ነበር።
አዎ አሁን ደግሞ የተመዘገቡ አካውንቶችን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን እየጠየቅን ነው። ይቻላል?
እሺ አንድ ይቅርታ። እሺ አንድ አስር ደቂቃ። እሺ እሺ